በስሜው እንደምንከርምሽ የሚወድሽ ልቤ ይተክዝልሽ እንዴት ስላስተዳድረው የሆዴን እንግዳ ላንዳ ይቻል ነገር አዬ መውደድ ዕዳ ፍቅር ያዘው ሰማይ ለማይ ጠይቅ ሀገር ሲችል ይችለዋል ላይ የመውደዱን ነገር ናፍቆት ሲጎበኘዋይ ሲወስደው ስምምና በማብሰል ስል ያልፋል ላይ የመውደዱን ዘመና ናፍቆት ነካክቶት የጠበቀበት አይፈራም ሞገት የለበት ገለገለው አይወቃቅስ ሲለቅ ይለቃል ፍቅር ቀስ በቀስ ቃልም እንደቅጠል ከተቀነጠሰ ወዳጅም ከከዳ ክሩን ከበጠሰ ትካዜና ናፍቆት እንደው ካጣመጠ ምነው ከተዋቱ ፍቅር ባይወድም ልባችን እያለ አሃ ፍቅርሽ አልደረሰው አሃ ለናፍቆቱ ሄዶ አሃ ቤቱን አፈረሰው አሃ ካልተሰማ ውሎ አሃ ግሳጽና ምክሩ አሃ እንዳመሉ ይቅረም አሃ እንደ ክርክሩ አሃ እቲ ኑሮ ሽት ነው እንደምንከርምሽ የሚወድሽ ልቤ ይተክዝልሽ እቲ ኑሮ ሽት ነው እንደምንከርምሽ የሚወድሽ ልቤ ይተክዝልሻል እንዴት ላስተዳድረው የሆዴን እንግዳ ላና የቻል ነገር አዬ መውደድ ዕዳ ፍቅር ያዘው ሰማይ ደባይ ጠይቅ ሀገር ሲችል ይችለዋል ላይ የመውደዱን ነገር ናፍቆት ሲጎበኘዋይ ሲወስደው ስምምና በማብሰል ስላልፋል ላይ የመውደዱን ዘመና ናፍቆት ነካክቶት የጠበቀበት አይፈራረድ ሞገት የለበት ግልግል የለው አይወቀወቅ ፍቅር ቀስ በቀስ ከልብ እንደ ቅጠል ከተቀነጠሰ ወዳጅም ከከዳ ግሩን ከበጠሰ ትካዜና ናፍቆት እንደው ካጣመጠ ምነው ከጠዋቱ ፍቅር ባየወትን ልብ ያንቺን እያለ አሃ ፍቅርሽ አልደረሰው አሃ ለናፍቆቱ ሄዶ አሃ ቤቱን አፈረሰው አሃ ካልተሰማ ውሎ ግሳጽና ምክሮ እንዳበሎ ይቅርም እንደ ክርክሩ እንዳበሎ ይቅርም እንደ ክርክሩ እንዳበሎ ይቅርም እንደ ክርክሩ እንዳበሎ ይቅርም እንደ ክርክሩ